ሌላ ሰላም ነው።
ሰላም እና
ማሽን አስገብተን ነበረ እንትን memory full ብሎ እም፣ ምን አልመጣም። እንዴት ሆነ?
መች ነበር ያስገባችሁት?
ቀኑ ወረቀት ላይ ነው። እስኪ ቀኑ ቢያት በአምስት አስራ አንድ አስራ ስድስት እ?
በአምስት አስራ አንድ አስራ ስድስት
እኮ የማሽንሽ አይነት ትነግሪኛለሽ?
ቁጥሩ ልንገርሽ እ
ዜሮ ዜሮ ሀያ አንድ ሰላሳ ስድስት PMA እሺ።
ዜሮ ዜሮ ሀያ አንድ ሰላሳ ስድስት ክፍያ ከፍላችሁ ነበር የ memory?
የሚ- የሚሞሪ ክፍያ ከፍለ ነበር። ክፍያውን ከፍለሃል። የሚሞሪ እዛ የማሽኑ አል- አልከፈልንም እቃው ሲመጣ ብለው አይ በቃ እሺ። ሚሞሪ አልመጣም። የምትፈልጉትን ሰመሪ ም፣ መተሽ መውሰድ ትችያለሽ። ፎርሙን ይዘሽ መተሽ።
ተመሪ ምናምን ከፈለኩ መጥቼ ሎ- ከዛ መውሰድ እችላለሁ።
አዎ የምትፈልጊውን ጽፈሽ ይዘሽ ነይና በቀጠሮ ነው።
መቼ ይመጣል? እንትኑ አላወቅንም። የተነገረን ነገር የለም።
ቆየ እኮ ምንድን ነው በሰ አንድ ወር ሙሉ እንዴት ያው ከባድ ታዛሉ ነው።
እየጠበቀን ነው።
እ፣ በቃ እሺ፣ አመሰግናለሁ።
እንዲህ እየደወልሽ check